ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን እንደሆነ አሚስታደስ general trading ነው። hello አዎ አዎ ከ Afriwork Freelance ኢትዮጵያ ነበር የደወልነው።
እሺ እሺ በጨረታ document አዘጋጅና የጨረታ ከፍተኛ ባለሙያ vacancy ያወጣችሁ ነበረ።
አዎ hire አረጋችሁ በእኛ platform።
እ፣ የተወሰኑትን እያደረግና ለ interview ም ስንጠራቸው እየመጡም ያልሆኑም አሉ።
አሀ ገና short list ላይ ናችሁ?
አዎ አዎ እሺ June አስራ አምስት ላይ ነበር የወጣው እሱን አይደለ እያሉኛል።
አዎ አዎ
እሺ ሌላ የሚያስቸግሩት ነገር አለ የእኛ platform ሲጠቀሙ?
ሌላ ምንም የለም እስካሁን ጥሩ ነው ያለው።
እሺ የሚያስቸግሩት ነገር ሲኖር ይደውሉልን።
እሺ እሺ እናመሰግናለን በጣም እሺ እየረዳን ነው።
መልካም ቀን። እሺ እሺ